Hello ሰላም ጤና ይስጥልን። ሁሴን አቤት ከዊ ፕላስ ነበር ምደውለው። የእኛን application አውርደህ ነበር?
አቤት አዎ እሺ፣ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት እሺ፣ እርስዎ የወረዱትን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ብዙ ግልጽ የሆነ ነገር ማግኘት አልቻሉም።
አዎ ዊ ፕላስ ሶሉሽን user የሚል አለ ለተጠቃሚዎቻችን እም፣ አፕ አዎ Play Store እና App Store ላይ We Plus Solution User ትላለች። እሷን register ሲያደርጉ ተጠቃሚዎቻችን የታክሲ አገልግሎታችንን ከአርባ አራት በላይ አገልግሎቶች ከሶስት መቶ ሀምሳ በላይ game እንዲሁም አሸናፊ እና ተሸላሚ የምታደርጓን referral code እዛች ላይ ማግኘት ይችላሉ።
እሺ አዎ፣ ይሄኛው license ምናምን ስለሚያስገቡበት ለአሽከርካሪዎችና አገልግሎት ሰጪዎች ነው።
እም፣ እሺ እሺ፣ መልካም የስራ ቀን ይሁንላ። አመሰግናለሁ።
አመሰግናለሁ።